Hello? hello ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን ነው። ምን ልርዳው? ቴሌቪዥን ነው። ምን አሉ? ድምፆት በደንብ አይሰማም። ይቅርታ መልሰው ይደውሉልኝ።